ጤና ይስጥልኝ ሄሎ ሄሎ ሄሎ ጤና ይስጥልኝ ሰላም ትናንትና አውርተን ነበረ እሺ አልመጣም እስካሁን በዚህ ቁጥር ነበር የታዘዘው አዎ እሺ check ላድርግ ምናምን office ነው ወይስ ስራ ቦታ ነበር ይመጣሉት ምንድን ነበር መኖሪያ ቤት ነው ሽንኩርት ነው ሽንኩርት ነው እሺ እሺ location የት ነበረ ደንበል ስልክ የ driver ልስጦት ይደውሉለታል ሄሎ ሄሎ አዎ እስቲ driver ይዞት ወጥቷል የተባለውን እዚህ ጋር ስልክ ቁጥር አለ እሱ ልስጦት ግን ሆም ከሆነ ያው ቆይቶም ቢሆን ይደርሶታል ስልክ ያዙ ይመጣሉ እስኪ ጠብቋቸው ወጥቷል ከቢሮው እቃውና ትንሽ እንትን ይበሉ ለማንኛውም ይደውሉላቸው ስልክ ልስጦት እሺ ንገረኝ እሺ ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ አስራ ሶስት ሰማንያ ስምንት አርባ ስድስት አስራ ሁለት አርባ ስድስት አስራ ሁለት እሺ ደውሉላቸው እሺ እናመሰግናለን